ሄሎ ሄሎ ሰላም ጤና ወይ ይስጥልን። ኤደን ከጅብጅ ነበር የምንደውለው።
ወይ እሺ ድንች ጎደለ ብለው አሳውቀው ነበር ጠዋት ላይ እና
አ አዎ በጣም ይቅርታ መረከብ ያለባት ሄላ ነች እና እ፣ ለሄላ ነው የሚሄደው ላሳውቀውት ብዬ ነው።
እሺ እናቴ ተረክቤያለው እሺ ዛሬ መጥቷል
ምን ድንቹ?
አዎ አዎ ዛሬ መጥቷል Okay ኪሎ ጎደለ ያሉት ተረከቡ።
አይ አዎ በቃ ተረክባለች እሷ ከዛ እኔ ደግሞ ከሷ ተቀበልኩኝ Okay የጎደለ የለም ማለት ነው።
ምንም የጎደለ የለም አዎ Thank you፣ እሺ እናመሰግናለን።
ምናልባት complain ካለ እሷ ልትደውል ትችላለች እንጂ እኔ የነበረኝን complaint በስ- በእሷ በኩል እንትን ብያለሁ እሺ እናመሰግናለን። እሺ።
እኔም አመሰግናለሁ